አይ እንትን ሆነ የማሽ የገባበት ኤላ ወይ እንዴት ነሽ?
ወይዬ እንዴት ነሽ?
ሰላም ነው አለን እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከገርጂ ፋርማሲ ነው የምደውለው።
እሺ
እ ማሽናችን እናንተ ጋር ነበረ
እሺ።
እና ሳምንት አልፎታል። ሁለት ሳምንት ሊሆነው ነው።
በምንድን ነበር የገባው?
በ power
ፓወር
ይሄ በ power ነበር የገባው። ደውለሽ ነበር አይደለ?
አዎ አላለቀም። ደውለሽ ተደጋጋሚ ነበር።
ደውለን ነበረ።
የማሽን ግን ቁጥር በጣም ትነግሪያለሽ?
ቆየ። እ የማሽን ቁጥር ትነግሪኛለሽ?
እሺ እ አንዴ ይቅርታ እሺ እኔም list ኡን TDB እ?
እሺ TDB እሺ እ ዜሮ ዜሮ ዜሮ
እሺ አራት ዜሮ ነው ሶስት ዜሮ ሶስት ዜሮ እሺ ስድስት አስራ ዘጠኝ
ስድስት
አስራ አስራ ዘጠኝ።
ዘጠኝ power ማለት ነው።
አዎ በቃ check አድርጌ ላሳውቀሽ።
እሺ እሺ